ሄሎ ጤና ይስጥልኝ ታዲያ አምቡላንስ
ሰላም ነው። ማታ ደውዬልሽ ነበርና
እሺ ሰላም ነው እማን ሰላም ነው። ማታ ደውዬልሽ ነበር። ታደለ ብዬ አስመዝግቤሽ ነበር
ታደለ
ብዬ አስመዝግቤ ነበር። ከአግዛን አግዘን ወደ ጨርቆስ የሚሄድ አምቡላንስ እ፣ okay እስቲ እሺ የተመዘገበውን እያየሁ ነው ትላንት ሌላ ሰው ነው ያወራው እሺ ታደለ ዘገየ አዎ፣ ታደለ ዘገየ አዎ።
እሺ
አሁን ፈልገና አግዛን ደ- ደርሶ እንድ- እንዲያመጣት ደርሶ መልስ
ለማምጣት ከአግዘን ወደ ጨርቆስ
ከአግዘን ወደ ጨርቆስ እሺ አሁን ላክልዎት አዎ አግዘን ላኪልን።
እሺ የተረኛው ባለሙያ ይደውልልዎታል እሺ እሺ እሺ እሺ መልካም ቀን ስለደውሉ እናመሰግናለን
እሺ